የሆነ ስርጭት
አሁን ቴሌግራም ላይ ልልክላት order ም የሰጠችን ቁጥር ቴሌግራም ላይ የለም።
የለም ና አርባ አራት ቤት መጨረሻው ዜሮ አራት አዎ ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት ና ቴሌግራም ላይ አልመጣለኝም።
አልመጣልዎትም?
ና invite አድርጊ ነው የሚለኝ እንጂ account አላቸው ብሎ አላመጣልኝ።
እኔ በዚህ ስልክ hi ብዬ ልላክልዎት?
እሺ እሺ እሺ፣ ጠብቁኝ አንዴ።